ሄሎ ጤና ይስጥልኝ። ዞሳራስ ካፌ እና ሬስቶራንት ነው።
አዎ ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ዞሳራስ ካፌ እና አዎ ሬስቶራንት ነው ነው ልክ ነው ልክ ነው።
ካሪፍ ፔ ነበር የምደውልልዎት። ኢክራም እባላለሁ።
እሺ ስሞትም አልበል መልካም መልካም አዎ ትራንዛክሽን አድርገው አያውቁም ነበረ። በፖሱ ላይ ያጋጠመው ችግር አለ?
ምን አልሽኝ?
transaction እስካሁን ተደርጎ አያውቅም። በ POS ኡ ላይ ያጋጠመው ችግር አለ?
ትናንት አድርገናል ሰባት መቶ ብር መሰለኝ።
ትላንት አድርጋችሁ ነበር?
አ እሺ ምንም አይነት ችግር ካርድ አላጋጠመም?
ሲሆን እንትን አያጋ- አያስመርጥም አይደል ባንክ
አያስመርጥም። አዎ በማንኛውም ባንክ አ መጠቀም ይችላሉ።
አ እስካሁን ትናንት ምንም ጀምረንበታል።
አላጋጠመውም።
አላጋጠመንም። አዎ ትናንት ጀምረንበታል።
እሺ በቃ ማንኛውን ካሪፍ እንትን ማን ነው ሴትል የሚያደርገው? እናንተ ናችሁ አይደል?
አዎ ያጋጠመው ችግር ካለ በዘጠና ሶስት ዘጠና አምስት ደውለው እርዳታ ማግኘት ይችላሉ።
እሺ እናት ዘጠና አምስት ዘጠና ሶስት ዘጠና አምስት እሺ እናት እሺ፣ አመሰግናለሁ።
ስለ እሺ፣ አገልግሎቱ ክራ- ማንኛውም አስተያየት ካለዎት ከሚሰሙት ድምጽ በኋላ አስተያየቱን ያስቀምጡ። መልካም ቀን።
እሺ፣ እናመሰግናለን።